በቅናሽ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞትኩለት የኔ ማስታወሻ ትንፋሼ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞትኩለት የኔ ማስታወሻ ውበቷን ሳሞግስ የለምለም ሀገሬን ማንም አይዘነጋው በጩኸት መኖሬ ዜማን ጉርጉሮዬ የግሌ ቅላጤ ተቀርጦ ይቀመጥ ታሪኬ ነው ድምፄ ድምፃዊ ዘፋኝ ነኝ አንጎራጉራለሁ ይኸው ነው ታሪኬ ሌላ ምን አውቃለሁ ይቀመጥ ትንፋሼ ለቀሪው ወዳጄ ስጮህ ትዝ ቢለው ሰላም ያለው ልጄ ያስቀየምኩት ቢኖር የጠላኝ በቁሜ ድምፄን ሰምቶ ያዝናል ለረገፈው አስሜ እኔን ለበደሉኝ ሰርዣለሁ ቂሜን በእኔ የከፋችሁ ይቅር በሉት አጽሜ የቅርብ ወዳጄ ለሚወደኝማ አይገደውም እንባ ትንፋሽን ሲሰማ ለቅርብ ወዳጄ ለሚወደኝማ አይገደውም እንባ ትንፋሽን ሲሰማ